ሄሎ ጤና ይስጥልኝ። ቅድስት ነኝ። አቤት።
ሰላም ነው ቅድስት?
ሰላም።
አዲስ አበባ ሂሳቡ ስንት ነው ታደርጊያለሽ?
ስንት ስንት
ሄሎ ስንት አልከኝ? ኦርደር ነንበሩ ሰላሳ ስምንት ሰባ አንድ
ሰላሳ ስምንት ሰባ አንድ ምን ነው ቼክ ማድረግልህ?
ሂሳቡን ቼክ አድርግልኝ። እንዴት ታደርገው አጠፋሁት እኮ እ
ሰላ
ትንሽ ሰላሳ አይሰማኝም።
ስምንት ሰባ አንድ አይደለ? ሰላሳ ስምንት ሰባ አንድ አ
እሺ፣ አንዴ ጠብቀኝ። መስመር ላይ check ላድርግ ልንገርህ።
እሺ፣ ድምፅሽን ግን ትንሽ ከፍ አድርጊው።
እሺ፣ አሁንስ አሁን ይሻላል።
አሁንም አይሰማም?
አሁን ይሻላል።
እሺ፣ እሺ። አቡበክር ነህ?
አ
እ chicken fried rice አንድ እሺ።
እ እ?
ቺክ ማነህ? አቡበክር ሸምሱ ነህ አይደለ?
አ
ከ Little China ሳር ቤት አይደለ?
ከ Little China ሳር ቤት ከዛ መርካቶ የሚያልቀው መርካቶ የሚያልቀው እኮ chicken fried rice አንድ ነው የሚለኝ እኔ እዚህ ጋር የሚያሳየኝ ልክ ዋጋው ስንት ነው የሚለው
ዋጋው አምስት መቶ ሶስት ብር
እሺ customer ጋር የሚያሳየው ዘ አራት መቶ ዘጠና ሶስት ብር ነው የሰጠችኝም አራት መቶ ዘጠና አምስት ብር ነው አራት አራት መቶ መቶ ዘጠና ሶስት ብር ነው ያሳየው አራት መቶ ዘጠና ሶስት አዎ እንደዛ ነው customer ጋር የሰጠችኝ ማለት ነው እም፣ እዚህ ደውለ ዜሮ አንዳንድ pin አስተካክሉልኝ ብለህ ተጨምሮልሃል አይ አላልኩም አልተጨመረልኝም ግን ተደውሎ የገባልኝ order ኡ
እም፣ በቃ እሺ።
ባስጨምሩልኝ ብዬው ነበረ
እሺ በቃ check አደርግልሃለሁኝ አሳውቅልሃለሁኝ customer ጋር እና ሀሙስ ነው የሚገባው
ምን አይ ያናግሩታል customer ኡን እና ኦ- የሚሰጥህ ከሆነ ያናግሩታል customer ኡን ከዛ አሳውቅሃለሁ ደውዬ አወከር እ፣
ደውዬ አሳውቅሃለሁ